የእኔ መርሻ የደስታዬ ተካፋይ አልነበርሽም ሆይ የሐዘኔ መርሻ የደስታዬ ተካፋይ አልነበርሽም ሆይ ሰው አንስቼ ማላውቅ ዛሬ ስላነሳሳሽ ይቅር እሳቴን እንዴት ብዬ ልርሳ መንፈሴን አድክሜ ስጋዬን ጨርሼ ስጋዬን ጨርሼ ባትሜ እራመዳለሁ ከሰው ባንቺ አልሼ ከሰው ባንቺ አልሼ የውስጤ ደስታ ሀሳብ ተለውጧል ሀሳብ ተለውጧል ልብ የሚያለ ድንኳን ሐዘን ተቀምጧል ሐዘን ተቀምጧል ለብሼ ማልወጣ ያምርብኛል ብዬ ያምርብኛል ብዬ አዲስ ማሻል አሮጌውን ጥዬ አሮጌውን ጥዬ ምን ሕይወት ሊኖረኝ ከአንቺ ስጠለጥዬ ከአንቺ ስተነጥዬ ከአንቺ ስተነጥዬ የሐዘኔ መርሻ የደስታዬ ተካፋይ አልነበርሽም ወይ? የሐዘኔ መርሻ የደስታዬ ተካፋይ አልነበርሽም ወይ? ሰዋን ስች ማላውቅ ዛሬ ስላነሳሳሽ ይቅር እሳቴን እንዴት ብዬ ልርሳ መልኬም ተቋቆረ ገላዬም ገረጣ ገላዬም ገረጣ ሰጠሽ ቅባቴ ከአንጀት የማይወጣ ከአንጀት የማይወጣ አልተገኘም ፍጹም አይዞ የሚለኝ ሰው አይዞ የሚለኝ ሰው እስከ መቼ ድረስ እንባዬን ላብስል እንባዬን ላብስል ፍቅርሽን ስሸፍን ያዩብኛል ብዬ ያዩብኛል ብዬ በረታ መሰለኝ አቃተኛ እንጂ አንቺዬ አቃተኝ አንቺዬ ያጨክኝብኝ አልገባውም ችዬ አልገባውም ችዬ አልገባውም ችዬ አልገባውም ችዬ አልገባውም ችዬ አልገባውም ችዬ